እኔ ስጥልኝ ምልኩት በኩም ንርዶ
እንትን አሁን ደውዬ ነበር እና እንትን ሂስትሪውን እንትን ባንክ ትራንዛክሽኑን እየወለሽኝ ነበር ያው ሳይሆን ስክሪንሾት አድርገው ቴሌግራም ላይ ይላኩልን።
ሌሎት ነበር እና ዊዝድሮ የማደርገው አቫተር ስለሆነ እየተጫወትኩ የነበረው ዊዝድሮ የማደርገው በጣም ብዙ ነው እና ቶልቶሎ ነው የማደርገው ዲፖዚትም ዊዝድሮ የማደርጋለሁ እና ግራ ገባኝ። ሁለት ሁለት እንትን ያለ successful successful ብሎ የጻፈ አለ።
እሺ እሱ ይላኩልን፣ እኛ እናየዋለን እና የብር መጠኑን የተቆረጠቦትን የብር መጠን ይጻፉልን።
የተቆረጠ ስንት ብር ነው መሰለህ? ሶስት ሺህ ሁለት መቶ ነው። አንድ ሺህ ሁለት መቶ እሺ፣ በቃ እሺ፣ እሺ።